ያስገኝ ቻፓ
ከቻፓ የገባ ብር ነበረ ወደ ሌላ እንትን ማለት ነው። ግን እስካሁን አልገባልኝ።
እ እ ምን አለኝ በ- በቻፓ ያስገባ ነው ገንዘብ ነበረ፣ ግን እስካሁን አልገባም።
ወዴት ነው ያስገቡት?
ወደ ሀበሻ ስፖርት
እሺ transaction message አለት?
transaction message አለ።
እሺ የቴሌግራም ስልክ ቁጥር እንስጦትና
እሺ ቴሌ- ቴሌግራም ላይ ልኩልኛል check እንዳደረገለት እሺ እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት እዚህ ላይ ላኩልኝ ቴሌግራም አለ እሺ እሺ እሺ፣ መልካም ቀን